አንቺዬን እንደ ማተብሽ ልኖር በልብሽ አንቺ ዓለም አንቺን ከማጣት አንድ አርጎ ስደት ሸጌ መላኔ መላኔ ሸጌ መላኔ ሸጌ መላኔ መላኔ ሸጌ መላኔ ሸጌ መላኔ መላኔ ሸጌ መላኔ ሸጌ መላኔ መላኔ ሸጌ መላኔ እቴገላ ውድሽና ውዴ ነቴገላ እቴገላ ሰምሮ ካላየነው እቴገላ ሆይ እቴገላ ሰምሮ ካላየነው እቴገላ ከሰው አፍ ካገባን እቴገላ እቴገላ ቀየው ካልወደደው እቴገላ ሆይ እቴገላ ቀየው ካልወደደው እቴ ገላን ይዤሽ እነግዳለሁ እቴ ገላ እቴ ገላ ምን ያዘነጋኛል እቴ ገላ ሆይ እቴ ገላ ምን ያዘነጋኛል እቴ ገላ ችግሩም ነገሮም እቴ ገላ እቴ ገላ ንልፍ ሲሉት ያልፋል እቴ ገላ ሆይ እቴ ገላ ንልፍ ሲሉት ያልፋል ጎኔ ሲልጋደም ሲልጋደም በልቤ ትመጫለሽ የኔ ዓለም ጎኔ ሲልጋደም ሲልጋደም ከተፍ ባልሽልኝ የኔ ዓለም ሆይ አሆሆ በሎላት አሆ ሆይ እንደ ንብ አስፈሪ አሆ ሆይ የፍቅርን ሰሞር አሆ ሆይ አይፈታም ጀማሪ ትከሻይ እንዲከብድ ደርብ ያሰኘኛል ደርብ ያሰኘኛል የነጠላ ኑሮን አልመች ብሎኛል አልመች ብሎኛል ትከሻይ እንዲከብድ ደርብ ያሰኘኛል ደርብ ያሰኘኛል የነጠላ ኑሮን አልመች ብሎኛል አልመች ብሎኛል እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ አንቺዬን እንደ ማተብሽ ልኖር በልብሽ አንቺ ዓለም ናንቺን ከማጣት አንድ አርጎ ስደት ሸጌ መላኔ መላኔ ሸጌ መላኔ ሸጌ መላኔ መላኔ ሸጌ መላኔ ሸጌ መላኔ መላኔ ሸጌ መላኔ ሸጌ መላኔ መላኔ ሸጌ መላኔ እቴገላ አንቺን አንቺን ብዬ ለቴገላ እቴገላ የነሱኝ እንደሆነ እቴገላ ሆይ እቴገላን የነሱኝ እንደሆነ እቴገላ አንቺ ምንን ወደሽ እቴገላ እቴገላ የጠበቅሽ ባይሆን እቴገላ ሆይ እቴገላን የጠበቅሽ ባይሆን እቴገላን እንዲህ ተፈላልገን እቴገላ እቴገላ ካነጣጠለን እቴገላ ሆይ እቴገላን ካነጣጠለን እቴገላ ይሄ ነው ክፉ ቀን እቴገላ እቴገላ የእርግማን ዘመን እቴገላ ሆይ እቴገላን የእርግማን ዘመን ጎኔ ሲልጋደም ሲልጋደም በልሜ ትመጫለሽ የኔ ዓለም ጎኔ ሲልጋደም ሲልጋደም ከተፍ ባልሽልኝ የኔ ዓለም አሆይ አሆ በሉላት አሆይ ልቧን እንዳይጨንቀው አሆይ የመውደዷን ቅኔ አሆይ ተቅንታ እስክትለየው ፍቅር ታሟላሉን ይጣም ያስታምመው ይጣም ያስታምመው አላገናኘንም አብረን እንዳናየው አብረን እንዳናየው ፍቅር ታሟላሉን ይጣም ያስታምመው ይጣም ያስታምመው አላገናኘንም አብረን እንዳናየው አብረን እንዳናየው እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እቴ ገላ እኔ አንቺን ወድጄ እቴ ገላ እቴ ገላ ሌላ ሌላ ቢያምረኝ እቴ ገላ ሆይ እቴ ገላ ሌላ ሌላ ቢያምረኝ እቴ ገላ ልቤ ቢዘነጋሽ እቴ ገላ እቴ ገላ ወረት ቢለውጠኝ እቴ ገላ ሆይ እቴ ገላ ወረት ቢለውጠኝ እቴ ገላ ስሜ ለታዛቢን እቴ ገላ እቴ ገላ ላልኩባዩ ቢገኝ እቴ ገላ ሆይ እቴ ገላ ላልኩባዩ ቢገኝ እቴ ገላ ሰው ይንሳኝ ልበልሽ እቴ ገላ እቴ ገላ ወንዜና አሻግረኝ እቴ ገላ ሆይ እቴ ገላን ወንዜና አሻግረኝ ጎኔ ሲልጋደም ሲልጋደም በልሜ ትመጫለሽ የኔ ዓለም ጎኔ ሲልጋደም ሲልጋደም ከተፊሄን ጊዜን የኔ ዓለም ሆይ አሆ በሎላት አሆ ሆይ እስከዚያው አጫውቷት ሆይ የመስተጻምሩን አሆ ሆይ ዘዬው እስኪገባት የናፍቆቷ መጥናት ዝናብ አዳፍሮኛል ዝናብ አዳፍሮኛል ሳይቀናኝ አይቀርም መንገድ እርጥብ ሆኗል መንገድ እርጥብ ሆኗል የናፍቆቷ መጥናት ዝናብ አዳፍሮኛል ዝናብ አዳፍሮኛል ሳይቀናኝ አይቀርም መንገድ እርጥብ ሆኗል መንገድ እርጥብ ሆኗል እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ እያበብ ብትማንግሬ